hello hello ኧረ hello hello hello ይሰማኛል።
አዎ እና እንደዚህ አትይም እንዴ? ማን ልበል?
መሰረት ነኝ።
ኦ መሲ እንዴት ዋልሽ?
እግዚአብሔር የተመሰገነ ይሁን።
zero zero ሰማንያ አንድ
zero zero ሰማንያ አንድ ምን ሆነብህ?
በበሽው
ማን ነው ስምህ?
ማለቴ complete በዩ complete በዩ ስምህን ስምህን ንገረኝ።
ሀያቱ አብደላ እሺ አያት ኮምፕሊት እለዋለሁ።
ቻው